Hello ወይ ይሰማኛል?
ሰላም ነው።
ሰላም እንዴት ነህ?
ታሪኩ እባላለሁ ከሆሳና ነው የምደውለው።
እሺ ታሪኩ
ሆሳና ላይ ያላችሁ እንዴ? super agent
agent ነህ አንተ?
አይደለም agent ለመሆን ፈልጌ ፈልገህ ነው? ይቻላል።
አለ ሆሳና ላይ ከዚህ- ከዚህ ጋር ደግሞ እ፣ ሆሳና የለም ሆሳና ያሰራችሁ okay። super agent ሆኜ መጀመር እችላለሁ?
ይቻላል።
እሺ ምንድን ነው የሚያስፈልገው? ከኔ የሚጠበቀው ማለት ነው